Hello
Hello ጤና ይስጥልኝ።
ጤና ይስጥልን። Donkey Tube ነው ምን ልርዳው።
ወጌሻ ለመመዝገብ ነበረ።
እሺ ስሞት ማን ልበል?
ስሜ እመቤት ፍቃዱ።
እመቤት ፍቃዱ
እሺ ስልክዎትን ይነግሩኛል?
ዜሮ ዘጠኝ ሀያ
እሺ
ሰማንያ ሶስት እሺ አርባ ዘጠና ሰባት
ከየት አካባቢ ነበር የደወሉልን?
ቀራኒዮ እሺ ደበሌ
እሺ ማስታወቂያውን ከየት አዩት?
ቲክቶክ ላይ
እሺ በአካል ነው በኦንላይን ለመማር ያሰቡት?
ኦንላይን
እሺ ሶስት ኮርሱ የሶስት ወር ኮርስ ነው።
እሺ
በ በሳምንት ሁለት ቀን ቪዲዮ እንልክሎታለን ኮሜዲያን እሸቱ በአካል ያስተማረውን። በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር Google meeting ይኖረውታል።
Okay ወር ከአስራ አምስት ቀን እንደዚህ እያደረገን እንቀጥላለን። አስራ አምስት ቀኗን ደግሞ በተማሩት መሰረት
Okay
Assignment የሚሰሩ ይሆናል።
Okay
አንድ ወሯን ደግሞ የመጨረሻ የ final ቪዲዮ ሰርተው የሚመረቁ ይሆናል።
ጥሩ በአካል ማለት በአካል ለመማር የት ነው ቦታችሁ?
ሀያት ተስፎ ሲኒማ ሰኞ፣ ሮብ፣ ዓርብ ወይ ማክሰኞ፣ ሐሙስ፣ ቅዳሜ ነው የምናስተምረው ከአስራ አንድ ተኩል በኋላ እስከ አንድ ተኩል ባለው ሰዓት።
እሺ ክፍያ ምናምን አለው እንዴ?
አዎ ክፍያው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ደግሞ ሀያ credit hour ነው።
Okay ጥሩ እሺ።
እሺ እናመሰግናለን ስለደወሉ።
እሺ መልካም ቀን።
አሁን ሁላችሁ